ይገባል ግን hello ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ ቤት ቤት ትናንትና withdraw አድርጌ ነበረ ብርና እሺ ስንት ብር ነበር?
እስካሁን ሁለት ሺህ ስንት ብር ነበር? ቤት ቤት ቁጥር ከይ ነው።
አዎ
እሺ check አድርግ ልክ አንዴ መስመር ላይ ጠብቀኝ።
እሺ
ስንት ብር ነው ያልከኝ?
hello አቤት።
አሁን ገብቷን አየሁት እናቴ ይቅርታ።
ገባልክ? በቃ አሁን አየሁት። አመሰግናለሁ።
እሺ እሺ እናመሰግናለን። መልካም